ነው።
ሄሎ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። በምሽቱ ላይ ነው የደወሉት። እባክዎ ምን ልርዳው?
በእናትሽ የአካል ጉዳተኛ ነኝ። በእናትሽ ከቦታ ቦታ የምዘዋወርበት እንትን በእናትሽ ሴቱ ላይ በእናትሽ የሆነ ቪዲዮ እንትን ብያለሁ አሳይልኝ በእናትሽ።
ምንድን ነው የፈለጉት? ምን እንዲሆንልዎት ነው የፈለጉ?
በቃ እኔ ከቦ- ከቦታ ቦታ የምንቀሳቀስበት ሞተር ነገር እንዲተባበር እኔ ሳ- ሳ- ሰራተኛ ነኝ የመንግስት እሱ- እሱም ብቻ እንድረዳ ነው የምፈልገው። ሌ- ሌላም አይደለም። በእናትሽ እስኪ በእናትሽ አሳይልኝ። የሆነ እንትን attach አድርጌሻለሁ።
እሺ፣ ኢሜይል ላይ ጽፈኸዋል?
አይ የሆነ ኢሜል ላይ እ- እንትን ብያለሁ፣ ግን የሆነ ስልክ ላይ አሁን ስደውል አይደለም አለኝ። ግን ከእንትን ላይ ነው የወሰድኩት፣ ከ- ከ website ላይ ነው እንትን ያደረኩት።
እሺ አሁን ማለት ነው Donkey Tube በራሱ ገንዘብ አይረዳም። በ- እ በስፖንሰሮች ነው እንጂ ቪዲዮ Yes.
የምንሰራው አዎ፣ Mm.
Donkey Tube ከራሱ ወጥቶ ገንዘብ አይረዳም። ያው Okay በእኛ ቪዲዮ ስንሰራ ብዙ ጊዜ አይተህ ከሆነ በስፖንሰሮች ነው Yeah ሆነን አዎ። እና ደግሞ ከኛ አሁን ከአንድ ሺህ አምስት መቶ በላይ ሰዎች አሉ በህይወትና በሞት መካከል ያሉ ህጻናት በጣም የሚያሳዝን በቃ በካንሰር በሽታ በኩላሊት በብዙ ነገር እና አንድ ሺህ አምስት መቶ በላይ ሰዎች አሉ። አንድ Mm.
አመትና ከስድስት ወር በላይ ሆኗቸዋል። የእነሱን እየሰራን ስለሆነ Mm.
ለጊዜው በበጎ አድራጎትም እየመዘገብን አይደለም።
በእናትሽ እኔ ደግሞ በእናትሽ ብታይ እውነት እየሰራሁ ነው ያለው፣ ግን እኔም ሰራተኛ ነኝ። ግን ትንሽ እርዳታ ትንሽ ስለምፈልግ ነው እንጂ ለ- ለሌላ እንትን አለ ምን ማክቸዋሊ
እህም።
የሚቻል ከሆነ በእናትሽ እንትን በልኝ እስኪ።
ገባኝ። አዎ፣ አሁን ዶንኪቲው እንደነገርኩ በራሱ ገንዘብ አይረዳም። እንደዚህ ሰምቼ አመቻችቶ ነው አውቃለሁ። ስፖንሰር ስፖንሰር ነው እሱማ ስፖንሰር እንዲያገናኝ እሱ እንትን እንዲለኝ አይደለም አሁን እስ- እያልኩ ያለሁት።
እኮ እሱ ደግሞ ደግሞ ከአንድ ሺህ አምስት መቶ በላይ ሰዎች አሉ። አንድ አመትና ከስድስት ወር በላይ የሆናቸው ማለት ነው።
Mm.
በህይወትና በሞት መካከል ያሉ በህመም የሚሰቃዩ ያው የህመምን ጉዳይ ሁሉም ሰው ያውቀዋል።
Yes አውቀዋለሁ። እንደርሰን አዎ ያደርጋለሁ አዎ። እና ለእንደዛ ስለሆነ የእነሱን እየሰራን ስለሆነ በበጎ አድራጎትን ብትል አሁን ለጊዜው እየመዘገብን አይደለም።
አመሰግናለሁ። እሺ፣ እሺ፣ ስለደወልክ እናመሰግናለን። መልካም ጊዜ።
Thank እሺ።
you.